በከበረው ሰረገላ ጭኖ በአባትነት ፍቅር አሳምኖ ይረዳኛል ካጠገቤ ሆኖ ይረዳኛል ካጠገቤ ሆኖ በከበረው ሰረገላ ጭኖ በአባትነት ፍቅር አሳምኖ ይረዳኛል ካጠገቤ ሆኖ ይረዳኛል ካጠገቤ ሆኖ መባርክቱ ሰማያትን ቢያርሱ ጋራ ቢናድ ባውሎ ነፋሱ ሞገድ ማዕበል ቢቆም እንደ ዝግባ የሞት መዳፍ ከልፍኝ የሚገባ አምንሃለው በከበረው ሰረገላ ጭኖ አባትነት ፍቅር አሳምኖ ይረዳኛል ካጠገቤ ሆኖ ይረዳኛል ካጠገቤ ሆኖ ሰማይ ቢናድ ተቆርሶ እንዳፈረ ጠባይ መልኳን ብትለውጥ ምድር የመቃብር ደጃፉ ቢሰፋ ነገላ ላይ ባይኖረኝም ተስፋ አምንሃለው በከበረው ሰረገላ ጭኖ አባትነት ፍቅር አሳምኖ ይረዳኛል ካጠገቤ ሆኖ ይረዳኛል ካጠገቤ ሆኖ ቢገነፍል ሲኦል ገደብ አልፎ ዘንዶ ቢጮህ ጦሩን አሰልፎ ቢተራመስ ፍጥረት ያለ ፋታ ጉድ ቢፈጠር ባለሁበት ቦታ አምንሃለው በከበረው ሰረገላ ጭኖ አባትነት ፍቅር አሳምኖ ይረዳኛል ካጠገቤ ሆኖ ይረዳኛል ካጠገቤ ሆኖ ፀሐይ ክዳኝ ቢዳፈን ዓለሙ ከዋክብቱ ላይ ወጡ ቢያደሙ ጨረቃዬ አይኗን ብትጨፍን ምድር ጩኻ ጩኸት የምታፍን አምንሃለው በከበረው ሰረገላ ጭኖ አባትነት ፍቅር አሳምኖ ይረዳኛል ካጠገቤ ሆኖ ይረዳኛል ካጠገቤ ሆኖ